አሸነፈው የተባለው? ሄሎ ጤና ይስጥልን በሽታ ቤት
ትላንትና ማለት ነው እሺ
ከማታ ትላንትና ማታ ከቻፓ ከቴሌብር ወደ ቻፓ አስተላልፌ ነበር አምስት መቶ ብር።
እሺ አልገባም።
በቴሌግራምም ፎቶ አንሳና ስክሪንሾት ቴክስት የገባለ ላክ ልክ ያለው ግን እስካሁን አል- አልገባልኝም።
ኦኬ አዎ እሺ ገ- የገባለ የሚያወራ ሰው አለ ቴሌግራም ላይ ትላንት ማታ ነበር እስከ ጠዋት ይገባለ ተብዬ ነበር እስካሁን አልገባም።
እሺ እሺ ካሳወቁልህ check ላድርጎ ቴሌግራም ስም ማን ነው
ቴሌግራም ስሜ አያን ካሊድ ይላል።
ማን አያን አያን ካሊድ
አያን አያን ካሊድ ነው የሚለው አዎ አዎ አያን ካሊድ
እሺ እሺ እሺ በቃ እናሳውቅልሃለን ትንሽ ጠብቀን እሺ
ትናንትም እንዲህ ተባልኩኝ ትንሽ ጠብቅ ትንሽ ወይ ጠብቅ።
ስልክ ልስጥህ?
ተበቃ- ት- ታወራችኋለህ እነሱን
እንደዛ አሉኛ ትንሽ ጠብቅ ትንሽ ጠብቅ እያሉኝ ነበረ እስካሁን ያው እኛ አሁን እኛ ስለማናስተካክለው ነው። እሺ እነሱ ስለሚያስተካክሉት ቻፖች ለእነሱ እናሳው ደግሜ ላሳውቅልህና ትንሽ ታገሰን።